እየቀመሽ ሰላሳ ምረት ሄለው ደህና አደራችሁ።
ሰላም
ቅድስት ነሽ?
ነኝ።
አድጎ ማለት ነው።
በሂርሴት እያወረሽኝ ነው እንዴ?
አዎ ነው። ምን ነው?
ወይኔ ኦርደሬን በ- እሺ፣ በስሜ ገብተሽ በእናትሽን ፒን አድርጊ። ሀያ ሁለት ሀያ አራት ነው የሚለው ከአዝመራ ሽሮ ከየት ከየት ሬስቶራንት?
አዝመራ ሽሮ።
ከአዝመራ ሽሮ ሀያ አራት የሚሄደውን order አዎ፣ ከዛ ደግሞ ከልዳብ ወደ አትላስ ሄደ።
ሁለት order ነው።
አዎ
ሁለቱም pin ነው።
አዎ።
check አደርግላለሁ።
እርስ በላሽ አዎ በልቻለሁ። ምን እኔ ነው?
እየበላሁ እየበላሁ ስለሆነ ታሰብ እሺ፣ እሺ። የተባረከ ይሁን። እንብላ ባትለኝም የተባረከ